ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
hello ጤና ይስጥልኝ።
አብሮ ይስጥልን።
ጉዳዩን ሆኖ አዎ
ከዚህ በፊት ተመዝግቤ ነበር እና ግን እስካሁን ምንም የስራ እድል እንትን አላላችሁልኝም።
በአካል ቢሮ መጥተው አላገኛችሁም?
ነበር እ?
የተመዘገቡት?
አዎ አዎ መጥቼ ነበረ።
እሺ አንዴ ማስታወቂያው check ላድርግሎ። በዚህ ቁጥር ነው የተመዘገቡት?
አዎ በዚህ አዎ
እም፣ አስቴር ንጉሴ አይደለም?
አዎ በሽያጭና በ accountant ነበር የተመዘገቡት።
አዎ text የደረሱት አይደለም? ስልኮት ላይ አሁን ስራ ስትመጣ ስልክ- ስልኬ text ነው አያሳየኝም የምናደርገው።
አይመጣም እ?
አይመጣም ነው ወይ ስልኮት አያሳዩትም?
አ- አ- አንት- አይገባልኝም እስካሁን አንዴ ብቻ ልካችሁልኝ ነበረ እሱ ሩቅ ሆኖ ቀረብኝ ከዛ በላይ ግን መጥቶልኝ አያውቅም እሺ አድራሻው ወዴት አካባቢ ነው? ወደ ገርጂ አካባቢ ነው?
ሰሚት ሰሚት ነኝ እኔ ሰሚት። እሺ ሰሚት፣ ስለዚህ አዎ።
ወደ ሰሚት አካባቢ አድርጌዋለሁ። እዛ አካባቢ አሁን ስራ ከመጣ እ፣ text ስለምናደርግ ስልኮትን ይከታተሉ። እሺ እሺ እሺ አመሰግናለሁ መልካም ቀን ይሁንልዎት።